ጤና ይስጥልኝ ጠብታ አምቡላንስ ሄሎ
ሄሎ ጤና ይስጥልኝ ጤና ይስጥልኝ አእምሮ ይስጥልን ሰላም ነው እግዚአብሔር ይመስገን
ጠብታ ነው አዎ ነው
okay አምቡላንስ ፈልገን ነበር እሺ ከየት ነበር
ማለት ወደ ከአዲስ ህይወት ነው እና እህ፣
እ፣ ወደ ጅቡቲ ለመሄድ ፈልገን
ጅቡቲ እስቲ check አድርገን ልደውልላችሁ ስልክ ቁጥራችሁ ልውሰድ
እሺ ስልክ ይሄ ነው እ?
ዜሮ ዘጠኝ
የማንን ስልክ ነው የምሰጥሽ የእናንተን መልሼ እንድደውልላችሁ check አድርጌ ዜሮ ዘጠኝ ሰባ ሰባት
አስራ ሰባት አይደለም ሰባ ሰባት okay ሰባ ሰባት ሀያ ሁለት እሺ
ሀያ እሺ ሀምሳ አምስት
ጅቡቲ ነው አይደል ያላችሁ አዎ ወደ ጅቡቲ ለመውሰድ መልካም መልሼ ልደውልላችሁ